አቤት Hello
አቤት።
File manager ላይ ትገባና download ላይ ትገባለህ። PC ው ላይ ምን ላይ ምን ላይ Download
ም- ምን Chrome ላይ ነው Download።
የምገባው? መጀ- አይደለም file manager normal folder ኡን ክፈት። Folder የሆነ folder ክፈትና Okay okay። የሆነ Down- Folder ልክፈት።
አ የሆነ folder ክፈትና ከዛ ከጎን በኩል በግራ በግራ በኩል ወደ ቀኝ download የሚል አለ።
Okay እሺ፣ folder መክፈት። እሺ folder ከፈትኩኝ።
ከዛ ከ- በ- በግራ በቀ- በግራ በኩል ወደ ላይ በኩል download ምናምን This PC ምናምን የሚል አለ።
በግራ በኩል እ፣ የለም እ፣ የለም download ምናምን የሚል የለም እ።
እሺ accept በለኝ።
እሺ አ- አይ እንዳለ ነው እንትኑ AnyDesk ስ እንትን አላልነውም።
Accept በለኝ አሁን እሺ እሺ እሺ እሺ አይ በቃ accept ብያለሁ እሺ። Game ኡን ዝጋው እስቲ።
እ Game ኡን ዝጋው።
ደግሞ እሺ እሺ ዘግቼዋለሁ
እሺ አትንቀው። እሺ ይኸው እዚህ ጋር አየው አይደለ? ለወደፊትም ይኸው ኦኬ ኦኬ ፋይል ጋ ፋይል ማ አዎ ማለት ነው ብርሃኑ፣ ትንንሽ ነገሮችን እኮ ማድረግ መቻል አለባችሁ። እኛውን አናንተ ብቻ አላችሁም።
እዚህ ጋር በጣም ብዙ ሲደርስ ኤጀንት ማለት ነው ያለብን እኛ የእውነት ይኸው አሁን ፌል ይላል እኮ ነው። እዚህ ጋር ስንደርስም አፍ ይለብናል። በቃ እሺ። አይ ፌል ካለ ካሁን በኋላ እንደዛ እናደርገዋለን።
ዋው፣ ደውለህ ይሄንን ሲደ- ከሆነ በኋላ እደውልልሃለሁ።
ደውልልኝ። እሺ እሺ